ወደዚህ አድርጊው አብትሽ ሄሎ
አቤት ሙሌ
አቤት አቤት እንዴት ነህ?
አለን ክብሩ ይስፋ።
አለን ይመስገን። ከቤት ቤት ነው የምደውልልህ።
አ ከቤት ቤት አዎ።
በስመ አብ።
እሺ። አይ ይኸውልህ ለምን ቶሎ ቶሎ እየመለስንልህ እንዳልሆነ ታውቃለህ? ልክ እናንተ በጣም የማት መቶ ምናምን text ነው እየመለስን ያለ ነው እና እነዛን text ያንተን መልሼ ስወጣ የሌላ ሰውን መልሼ ስም- ተመልሼ ስመጣ አንተ ጋር ትጠፋብኛለህ እና ድጋሚ እስክትልክ ስ- እስክ- ስት- እስክትልክ ነው የምጠብቀው። ስትልክ ከላይ ከሆነ ስለሆነ የምትመጣልኝ እንደዛ አይ።
ስለሆነ ነው እሺ የቆየሁብህ ያለሁት አይ፣ እንጂ አይ።
ምናምን አይደለም አባቴ።
አይ እናቴ፣ እሺ አሁን ይኸው እሺ፣ ከላይ ልክልሻለሁ። ከላይ ግቢ በቃ።
እሺ ይኸው እንትን ምንድን ነው withdraw አድርገህ ቆይቶብህ ነው አይደለ?
መሰለኝ ትላንትና በቻፓ ነው በሳንቲም?
ያኛው ቻፓ
እሺ ስንት ብር ነበረ?
ጩጬ ነች
ስንት ብር?
ሶስት መቶ ሶስት መቶ እሺ ቆይ አንዴ አታስተናግድ።
አረ ለምን እንዴ
አይ እናቴ፣ እሺ አየህ